ሄሎ
ጤና ይስጥልን ብስቱ ቤት ሄሎ ሄሎ
አይሰማም? ጤና ይስጥልን ብስቱ ቤት
ስፒክ ነው የሚፈልገው። በእናትህ እሺ፣ ሶስት ምን መቶ ነበር?
ብር የላክልን ነበር ሲል ወደ አካውንቱ አድራስ አውስሮ እንዲገቡ
ሶስት መቶ ብር አ
አልገባልህም?
ትናንት ማታ ነው ትናንት ማታ ነበር። እስካሁን አይገባም።
አልገባም እስካሁን አ ቦሮሲንግ ነው የሚባለው። ቦሮሲንግ ቦሮሲንግ ነው ባላንስ አይደለም። ቦሮሲንግ በደወልክበት ቁጥር ነው።
አ አ ይሄ ቤት አ ይሄ ቤት፣ ይሄ ቤት።
መቼ ነበረ?
ትናንት ማታ
ስንት ብር ነው?
ሶስት መቶ ብር
OK በቻፓ ነው አይደለ?
አ እሺ processing ላይ ነው። ለቻፓ እናሳውቃለን። እሺ አ processing ነው አልገባ አ processing ነው። እሺ ለቻፓ እናሳውቃለን። ይስተካከላል። እሺ
አስተካክለሽ ይስተካከላል። አዎ ለቻፓ እናሳውቅና እሺ አስተካክበናል